ልርዳዎ? hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ? ሄሎ
ጀምና
ሄሎ ጤና ይስጥልኝ ተድላ አምቡላንስ- አምቡላንስ ቋንቋ ፈልጋ- ልቀይር ፈልጎ ነበረ።
እ?
ቋንቋ መቀየር ፈልጎ ነበረ በስም መስመራ
ምን መቀየር?
ቋንቋ
ይሄ የአምቡላንስ ድርጅት ነው።
language ማለት ነው። ሄ- ሄሎ
አሎ ሄሎ አይሰማም?
ይቅርታ፣ እኔ ጥልኝ ቋንቋ ነበር።
ለመቀየር ነበር
ምን ምን ለመቀየር?
መቀየር ነበረ። እንደ አጋጣሚ ሶማሌኛ ሆኖ አልቀየር ብሎን ነው።
እ፣ ይሄ የአምቡላንስ ድርጅት ነው። ኢትዮ ቴሌኮም አይደለም።
okay፣ እሺ፣ ይቅርታ በጣም ተሳስቷል። እሺ፣ ምንም ችግር የለም።
okay፣ እሺ፣ እሺ።